hello ጤና ይስጥልኝ። hello አይሰማም? hello hello አይሰማም?
አቤት።
ከችፕችፕ ነበር የምንደውልሎት።
እሺ ዛሬ የሚመጡ product ኦች ነበሩት በሰብለ group ላይ እና ሰብለ ስልክ እያነሳችልን አይደለም። driver ኦች ደርሰው ነበር። እርስዎ ማግኘት ይችላሉ?
እሺ እችላለሁ።
መረከብ ይችላሉ? ሰው የ driver ስልክ
እናግባታለን። ችግር ምን አሉኝ?
አሉ ሄሎ ወንድ እናቴ ሰላም ነው ደውልሎት በሰብለ ቦቶች ራችሁ ዛሬ የምትረከቡት እና ስልክ እያነሳች አይደለም ሰብለ። እርስዎ መረከብ ይችላሉ?
አዎ ሰብለኝ እኔ ነኝ። እ፣ እርስዎ ነው?
እንትን አዎ በዚህ ስልክ ምንድን ነበረ ባለፈው ቅዳሜ ዕለት የሚመጣ ድንችም ነበረኝ ግን አዎ።
አልመጣልኝም እስካሁን።
አለ ነጭ ሽንኩርት አለዎት፣ white cabbage አለ።
እሱ አሁን ያዘዝኩት ስለዚህ- ነው ግን የባለፈው በሰላሳ የሚመጣ ድንችም ነበረኝ።
ድንች ነበሩት?
አዎ ቅዳሜ ዕለት የሚመጣ ድንች ነበረኝ እስካሁን አልመጣልኝም።
እርስዎ ነው በሰላሳ admin ወይስ የሚመጣ።
በማን ነው admin?
በዚህ በአርባ አርባ ሰባት ቤት በዚህ በአርባ ሰባቱ
አዎ አርባ ሰባት ቤት እሺ፣ ይህንን ለእኔ ነው ማስተላልፍሎት። የአሁኑን ግን driver ኦች ደውልሎታል፣ ስልክ ያንሱላቸው እንዳይመለስቦት።
እሺ እሺ።
እሺ እሺ፣ እናመሰግናለን። መልካም ቀን።